ጤና ይስጥልኝ። አሪፍ ሳምሬት ነኝ። ባኮ ምን ልርዳዎ?
እሺ ሰላም ነው።
እግዚአብሔር ይመስገን።
አለን የሆነ ቀን deposit አድርጌ ወደ አሪፍ እሺ
እና እንትን አልገባኝም ገንዘቡ ወደ አሪፍ።
ከዚህ በፊት አመልክተው ነበር ደንበኛችን።
አዎ አመልክቼ ነበር፣ ግን ምንም መልስ አልሰጣችሁኝ። ቴሌግራም ላይ ልኬላችሁ ነበር transaction ኡ ምናምን ነገር።
እሺ ደንበኛችን ያመለከቱበትን ቁጥር ይሰጡናል?
ስልክ ነው አዎ ያመለከቱበትን ስልክ ቁጥር በዚሁ ነው።
እሺ ደንበኛችን እያየውሎት ስለሆነ መስመር ላይ ይጠብቁን።
እሺ።
ደንበኛችን መስመር ላይ አሉ።
አቤት መስመር ላይ ስለጠበቁን እናመሰግናለን። እ፣ ትንሽ የ system ችግር ስላጋጠመን ነው check አድርገን መልሰን እንደውልሎታለን።
እ፣ እሺ። ግን ባለፈውም እንደዚህ ነው ያላችሁት። ምን ያህል ነው የምጠብቀው?
ትንሽ የ connection ችግር ስላጋጠመን ነው እሱን check አድርገን መልሰን እንደውልሎታለን።
እሺ እሺ።
እሺ መልካም ቀን።